hello ጤና ይስጥልኝ ዶንኪ ቲዩብ ጤና ይስጥልኝ።
አብሮ ይስጥልን።
የወጌሻ አራተኛ ዙር ኦንላይን ተማሪ ነበርኩኝ እሺ እና ትላንትና Zoom meeting ነበር አይደለ? meeting ላይ Google Meet ላይ እ፣ ትናንት ሰኞ፣ አ ማታ ሶስት ሰዓት ላይ
ማክሰኞ፣ ሐሙስ፣ ቅዳሜ ነው class ትናንት ነበር class ሳይሆን የኦንላይን እንትን አለ አይደለ? question and answer
እሺ እሺ።
Google Meet ላይ አዎ እሺ እና እሱ እንትን አምልጦኝ ነበርና record ኡ ማግኘት የምችል ከሆነ እ፣ ብዬ ነበር ቴሌግራም group ላይ የለሽም?
አለሁኝ ግን ግን እንትን እዛ ላይ
እ፣ እዛ ላይ አልተለቀቀም።
እዛ ላይ አልተለቀቀም። እሺ እንደዛ አዎ።
ከሆነ ለማኪ ጻፉላት። አሁን ለሰባ አምስት ቤቱ ቁጥር ቴሌግራም ላይ አሃ።
ጻፉላት።
በሰ- ማ- ማን ሰባ አምስት ቤት ስልክ ሰባ አምስት ቤት እሺ።
ማለት ይሄ ሌላኛው የኛ አማራጭ ቁጥር አለ አይደለ?
እህም።
ሰባ አምስት ስንት ቤት ነበር መጨረሻ ይቅርታ?
ዜሮ ዘጠኝ ሰባ አምስት እህም። ስልሳ ሶስት መጨረሻው ስልክ ነው?
ሀምሳ አንድ ስልሳ ሶስት ስልሳ እሺ እሺ፣ በሱ ጻፋለሁ።
ይጻፉላት። እሺ አመሰግናለሁ።